ጤና ይስጥልኝ ቤስት ረዴት ነው የሚደብረው።
አሁን ሰባት ሰዓት አካባቢ ጋር እሺ አራት ሺህ ብር ወደ አካውንት ልኬ ነበር በቻፓ
እሺ፣ አንዴ ጠብቀኝ።
እና ገብቶ አልገባም። ልዩ ልዩ ሲሽ
hello hello hello፣ ሰላም
እ ሰላም።
አቤት አቤት ይሰማል።
ምን ልርዳዎ?
አሁን ሰባት ሰዓት አካባቢ ጋር ወደ account ኤ አራት ሺህ ብር አስገብቼ ነበር። ወደ እንትን ከቤት ቤት account ወደ ባንክ ቤት ወደ ባንክ እና mobile banking ጋር ስራ ላይ ጎኖች ገብቶልኛል፣ አልገባልኝም። ይይልኝ እስኪ አይሎታሉ። ችግር የለም። የቤት ስልክ ቁጥሩን ንገሩኝ።
በዚህ ስልክ ቁጥር ነው አስራ ሰባት እሺ ዘጠና ስምንት እሺ።
አርባ አራት አርባ አራት አርባ አራት አርባ አራት አዎ እሺ እሺ። በቻፓ ነው አራት ሺህ ብር ያወጡት?
አዎ በቻፓ ነው ያስገባሁት ወደ ባንክ ቤት የላኩት
እሺ አንድ ሺህ ሀምሳ አምስት ሰላሳ ሁለት ስልሳ ስልሳ አራት አራት ዘጠኝ ሰባ ሁለት አዎ ገብቷል።
አዎ።
ወደዚህ account ገብቷል። balance ነው። አዎ ማለት ገብቶልኛል። አራት ሺህ ብር ገብቶልኛል። አ አዎ አዎ።
እሺ አመሰግናለሁ በጣም እሺ እኛም እናመሰግናለን። መልካም እሺ መልካም